Hello ሰላም ጤና ይስጥልኝ ቤት
ሰላም አለን አለን ሰላም ቤት አለን ወይ?
እንትን ቤስ ቤስ ቢት ውስጥ እ
ኪሮን የሚል game አለ።
ምን ምን ኪሮን ክሮን
አዎ፣ ኪሮን ኪሮን
ካይሮን
አዎ፣ እሺ
እነኛን game ኦች ስጫወት መታረም አለመታረሙን እንዴት ነው ላቆም የምችለው?
የካይሮንን እዛው ላይ እኮ ነው አዎ።
አምስት ደቂቃ ስለሆነ ያሳያል
አዎ፣ መብላት አለመብላቱን አዎ
ከበላ ራሱ ነው የሚገባው፣ ለራሱ ገብቶ ይገባል እዛው ላይ ይገባል አዎ ኦንላይን ስለሚሆን
ነው ወዲያው ይገባላ።
አዎ
እሺ፣ አይ ከመደብኩ በኋላ ዝም ብዬ እኔ ስለምዘጋው እሺ መዝጋት የለብኝም።
አዎ አዎ።
ቢዘጋውም እዛው ላይ ባይዘጋውም ውጤቱን አይገባም?
ስለሚያሳየህ ያው ውጤቱን እሺ።
ያሳይሃል ግን ከበላህ እዛው ላይ ይገባል አይ እና አመሰግናለሁ።
እሺ መልካም ምሽት